መሰረት ላይ ምን ልታዘዝ?
ማናችሁ?
መሰረት ላይ
መሰረት ደህና ነሽ?
አለሁ እግዚአብሔር የተመሰገነ ይሁን።
ዘጠና ሰባት አምሳ ስድስት የሚል order ማለት ነው።
እሺ ከጆን ፖሊኖ ወደ ታሪኳ ለማስገባት ትችያለሽ?
እኮ ቤርሳን አናገርካት አይደል? አስገቢልኝ ብለህ አይ ከተቻለ ነው። እሷ ሲጀመር አይደለም ሁላችንም ጋር አንድ አይነት system ነው ያለው።
ታዲያ አዎ፣ እኔ እዛ ደወልኩኝ ቢሮ ሲደውልና እናግራቸው እያሉኝ ነው። ምንድን ነው እኔ እኮ እኮ ምክንያቱም አሁን እኮ ይሄኛው ኦርደር አምነናል።
ይሄኛው order በግድ ነው የገባው እኔ ጋር በግድ ደውሎ ያስገቡት ማለት ነው። እኔ ራሴ ፈልጌ አልያዝኩትም። ግን እንደዛ ከሆነ ደግሞ ለዛ ነዋ መደወል ያለብህ። ቅድም እሺ እምቢ ማለት ያለብህ በዛ time ነው። እኛ መቀያየር አቁመናል እንጂ እሺ ሁላችንም ጋር ያለው ነገር አንድ አይነት ነው።
አ?
እንድ ለመጠየቅ እችላለሁ።
በቃ እሺ፣ አ- አስወጪው አየር አየር ላይ ልጠጪው።
ማስወጣት አልችልም፣ መጠየቅ ነው የምችለው።
እሺ ጠይቅና ማለት ነው።
እላለሁ።
እሺ በቃ ነው እንትን በይና አስወጪልኝ። ከሌሎች ዩቱበር
ሄሎ ወይ ስራው ተብሏል፣ አይወጣም
እሺ ሌላ ምን አማራጭ አለ?
እኮ ነው